ሄሎ
ሄሎ
አቤት
እሺ ሰላም ነው
ሰላም
ባለፈው የሆነ ብር ገብቶልኝ ነበር
ምን አሉኝ ሁሉ ሁሉ ስፖርት እሺ
የሆነ ብር ሰባት ሰዓት በሀያ ስድስት ማለት ነው ወደ ቴሌ ብር ልኬ ነበረ
እሺ
አፑ ላይ ገብቼ የ withdrawal ን ዝርዝር ሳይ successful ይላል፣ ግን ቴሌብሬ ላይ አልገባልኝም እስካሁን።
deposit አድርገው ነው አይደለ?
አይ withdrawal አድርጌ ነው።
ባንክ ነበረ።
እ?
በምን ባንክ ነው ወጪ የጠየቁት?
እ፣ ቴ- በቴሌ ብር ነው withdraw ያደረኩት ይነግሩኝ።
እ? በቴሌ ብር ስልክ ቁጥሮትን ይንገሩኝ።
ሰላሳ አራት ሰላሳ አራት ሀያ አንድ ሀያ አንድ ሰማንያ ሶስት ሰማንያ ሶስት ዘጠና ዘጠና
አ
በዚህ ቁጥር እኛ ጋር የመጣ ውስጥ የለም። ሁሉ ስፖርት ስፖርትን ደውሎ ይጠይቋል። እሺ፣
ማንን?
ሁሉ ስፖርት ነው ያሉኝ አይደለም?
አ አ ሁሉ ስፖርትን ነው
እነሱን ደውለው ወይ ይጠይቋቸው። እኛ ጋር ግን አልመጣም።
በምን ላገኛቸው እችላለሁ? እነሱን
እ፣ ስልካቸውን ልስጥ። ዜሮ ዘጠኝ ሰባ ስምንት
እሺ፣ በአንድ ኤልያስ ዜሮ ዘጠኝ ሰባ ሰባ ስምንት ስምንት
አስራ ስድስት
አስራ ስድስት
ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ